ጤና ይስጥልኝ አሪፌ ሄደን ነኝ እባክዎ ምን ልርዳው?
ብር አስገብቼ ነበረ ትላንትና አልመጣም ነበረ ወደ ወደ ክፍል ቤት ይገባል ብለውኝ ቴሌግራም ላይ ላክልኝ ማን ብለውኝ ስክሪንሻት ልኬ አይፎን አልገባም።
እሺ ልከው ነበር ቴሌግራም ላይ ስክሪንሾት
ልኬ ምናምን አልገባም እስካሁን ብሩ።
እሺ ስሞቱም አለ በለ መያችን ልፈልግሎት
ብሩክ አያሌው ብሩክ አያሌው
የቴሌ ብሩ ግን ፍሬዎት ነው የሚለው
ምንድን ነው የሚለው?
ቴሌ ብሩ ላይ የቴሌ ብሩ ፍሬዎት በሚል ስም ነው የተላከው።
እየተከፈተው አዎ ፍሬዎት በሚል
ሊሎት አንድ ጊዜ መስመር ላይ ጠብቁኝ። እሺ ደንበኛችን ተላልፎሎታል ለሚመለከተው ክፍል እያዩሎት ነው የኛ ተከታታይ ቲሞች እና ጉዳዩቱን ፈትተው ሲጨርሱ ኮንታክት እናደርጎታለን እኛ